hello ጤና ይስጥልኝ። ከአዲስ አበባ ወደ ሚዛን ቴፒ በአየር ለመሄድ ምን ያህል ነው?
እሺ hello ስለመቼ ነው የሚፈልጉት?
እ?
ለመቼ ነው የሚፈልግ ቀን
ቀን
ማለት በረራውን ለመቼ ነው የሚፈልጉት? የሚሄዱበት ቀን ካለ እሱ ቀን ይስጡ።
አይ እንትን የምሄድበትን ቀን እንኳ ከነገ ወዲያ ምናምን ነው ሊሆን የሚችለው። hello እሺ እያየሁሎት ነው። አንዴ ትንሽ ይጠብቁኛል።
እሺ እሺ እሺ
ቆይ ዜና እያየች አይታ ነው የምትነግሪኝ። ኮም- ኮምፒውተር ላይ አይታ ነው የምትነግረኝ። እህ? ቆይ ልሂድና እንድነግርሽ ከነገ ወዲያ አየር መንገድ ለፍርድ ቤት ይራራቃል እንዴ? የታክሲ መንገድ ነው ዙሮ እዚህ ፕሌኑ ፈጥኖ ስለሚሄድ ዞሮ ተዛዝሮ እንደ እንትና ቢሆንም ቶሎ ይሆናል ብዬ አስባለሁ። ቆይቼ መልሼ ልደውል።